છે મોહન
હેલો
હેલો અમાનવી હેલો ይሰማል እ የ የኛ ዶሮ እሺ አልታዘዘም ብለኸኝ ነበር አይደለ? አዛችኋለች ልጅቷ ግን አሁንም ደውላ ድጋሚ ታስታውሳችኋለች። እሺ ከዛ እስከ ሰላሳ አምስተኛው ደቂቃ ድረስ ካልደረሰልን መልስ ደውላ አሳውቀን።
ሰላሳ አምስት ደቂቃ ማለት ሲቀር ነው ወይስ
እስከ ሰላሳ አምስተኛው ደቂቃ ድረስ ካልደረሰልን
okay ሰዓቱ ከአሁን already አልቋል እኮ ስንት ያስፈልሻል? ወደ
እኔ ጋር የሚያሳየኝ አሁን ሀያ ሁለት ደቂቃ ነው።
ሀያ ሁለት አ እና እስከ ዜሮ ዜሮ ልጠብቀው አይደለም ሰላሳ አምስት ደቂቃ ሰባት ደቂቃ ሲቀር ማለት ነው ሰባት አስር ደቂቃ ቅድስት hello
አሁን ሀያ ሶስት ደቂቃ ነው ያለው
አስራ አምስት ደቂቃ ሰላሳ አምስት ደቂቃ ማለት እ አስራ አምስት ደቂቃ ሲቀረው ለእነሱ አስራ አምስት ደቂቃ ደቂቃ ሲቀረው ሀያ ደቂቃ ሲቀረው ይቅርታ ሀያ ደቂቃ ሲቀረው ሀያ ደቂቃ እና ቀጥታ
ሀያ ደቂቃ ሲቀረው